Mr. Smith,
Hello?
ጤና ይስጥልን።
ሄሎ
ጤና ይስጥልን። በስተቤትሽ ሰላም ነው?
እንትን ነው ወጪ አድርጌ ወጪው አካውንት ላይ አልገባልንም። ለዛ ብለን ነው ኮንፊርም ብሎ ነው ቀራልን። ለዛ ብለን ነው ደወል ነው።
በዚህ በደወሉበት ቁጥር ነው
ዜሮ ዘጠኝ
ዜሮ ዘጠኝ በዚሁ ራሱ ነው አዎ፣ ሀያ
ስንት ብር ነው?
እ? ሁለ- ሁለት አ፣ መጀመሪያ አምስት ሺህ እሺ ከዛ ሰባት ሺህ እ፣ መጨረ- እ፣ አ፣ ከዛም ደግሞ ሌላም ደግሞ አምስት ሺህም አለ ሶስት ጊዜ መቼ ነው የቀረው?
ዛሬ ዛሬ አሁን ነው ላክ ነው transfer አረግ ነው ወደ account አሁን አልገባም። ለዛ ብለን ነው confirm ብሎ ነው ወይ ሰባት ሺህ እና አምስት ሺህ አይደለ?
አምስት ሺህ ሰባት ሺህ አምስት ሺህ ትናንት ደግሞ አምስት ሺህ የ- የትናንትም አለን የትናንትን process ብሎ የቀረ አምስት ሺህ አለ።
እና ይሄ ተቃም
የትናንትናም የቀራለ
ትናንትና አምስት ሺህ process ብሎ የቀረ አለ።
pending ብሎ እሺ እሺ አሁን approved አድርጌልሃለሁ። የትናንትናውን አሳውቅልሃለሁ። ይገባልሃል። እሺ
okay የአሁኑ ገብቷል።
ይገባል። approved ብያለሁ። ትንሽ ጠብቆ ይገባልሃል። እሺ
እሺ እሺ፣ እናመሰግናለን። እሺ።